ለመውደድ ለፍቅርሽ ዋ ያለ ልቤ ዘልቋል ሰፈር ለመውደድ ለማፍቀር ዋ ያለ ልቤ ካላንቺ በቀር ከበረሃው መንደር እየተሰደደ በዚያ ፈራው ልቤን አፋር ከወደድ እንግዲያ የዋለሁ እየመታሁ መላል ቤት የሚሰራ እንደው አርሶ የሚበላ እንደው ደገኛና ዘላ እቴዋ ካንቺ መንደር አይመች አርሶ ማለት እቴዋ ቶሎ ነይ ለምኗል ሸዋ ላይ እቴዋን ገስግሰሽ በረባ አርገሽ ለባብሰሽ መንዞፎች ሲንጫጩ ማለሽ ድረስ ከምንጩ አሄ ኧረ ነይ ኧረ ነይ በማለዳው ከመሃል ሜዳው የማሳው ነጭ ጤፍ ስንዴው ሽምብራው ሲደርስ አዝመራው ባየሽው ደጋውን ለምለሙን ሰፈር ሲያወዛ ከንፈር ሞላው ሲተጋገዝ እንደ ማበርተኛ ሆያለ ሲሰራን ይመስላል ሰርገኛ ደቦም ሲል ጀጌም ሲል ያስቀናል ደገኛ ደቦ ላይ ጀጌው ላይ ደስ ይላል ደገኛ በደጋውም በሰቃው ሰሉን አጭዶ ሲወቃው ሲያደምቀውም በሆታ እንጃሩን ጨዋታ አሄ አሆ ሙና አሆ ሙና ውድማው ተከቦ ተይቴ ሙና ሲወቃ በሆታ ተይቴ ሙና አክባሩም ይደምቃል ተይቴ ሙና በምንጃር ጨዋታ ተይቴ ሙና ጭኖ ለደረሰ ተይቴ ሙና ለመላ ገስግሶ ተይቴ ሙና ደጋም ደግ አገር ነው ተይቴ ሙና ያበላል ደግሶ ተይቴ ሙና ተይሙኒ ሙኒ ደሞ ሙኒ ደሞ ሙኒ ደሞ ሙኒ ደሞ እጨዋታ መሃል ሲያስፈራም ምንጃር ባህሉ ይላል ከማይፈራም አይፈራም ከማይፈራም አይፈራም ከማይፈራም አይፈራም ከማይፈራም አይፈራም ከማይፈራም አሆ ሙና አሆ ሙና ሁሌ የዳመነ አሆ ተይቴ ሙና ታርሶ የተበላ አሆ ተይቴ ሙና ሜዳው እሸት እሸት አሆ ተይቴ ሙና ጓዳው ጠላ ጠላ አሆ ተይቴ ሙና እንኳን በብረቱ አሆ ተይቴ ሙና ቸይቸይ ሙና ያሸንፋል ገጥሞ ቸይቸይ ሙና ምንቸር በትከሻው ቸይቸይ ሙና ሙኒ ደሞ ሙኒ ደሞ ሙኒ ደሞ ሙኒ ደሞ እጣተው መሃል ሲያያዝ ጭፈራም ምንጃር ቁርጠኛ ነው ይላል ጋም አይፈራም አይፈራም ጋም አይፈራም አይፈራም ጋም አይፈራም